ምን እስቲ ካልገባ ነው ከሆነ ይቀንሳል።
ስር ነኝ።
ይሰሙና ግን ብሩ አናይ ዲፖዚት እንትኑ ብር ሲገባ ብሩ ይቀንሳል።
አቤት አቤት።
ስሚ የሆነ ኦርደር ማለት ነው ብል ብዬ ነበር አንድ ሰዓት ላይ እና ድጋሚ መጣ። ከዛ አያቱ ከዛ መጣ ኮምፕሊት ብሎ አለንም ብር አይደለም depo ከ delivery fee ው ላይ አልቀነሰብኝም። ቁጭ ብሎ ከላይ አልቀነሰም።
ቀነሰብህ?
አዎ እሺ ሀያቱ ማን ነው? ሀያቱ አብዱላ ነው?
አዎ፣ ቆይ ቆይ order ነበሩ ልንገርሽ።
ግን
order deposit ነበሩ ላይ ማየት 63 እንችላለን። ስልሳ ሶስት ዜሮ ስድስት ዜሮ ስድስት አንተ ነካክተኸዋል። ሀያቱ
ምን ነካካለሁ? complete አልኩት። ቆይ order እኮ ነው ድጋሚ የመጣው። ከዛ complete አልኩት።
ሀያቱ አብዱላ። እሺ አይ ሌላም ሰው እንዳንተ ብሎኝ ነበር። ለዛ ነው። እሺ ማን ብሬን ጨረሰው። ብሬ ማለት ብሬ ምንድን ነው? ከ delivery fee ው ላይም ቀንሶብኛል። በእናትህ
ቆይ ሀያቱ እሺ እንትን ልልህ አንዴ ጠብቀኝ።
እሺ፣ እሺ፣ order ሊያዝ በእናትህ ደውዪልኝ መለሰሽ። ቻው እሺ እሺ ትችላለሽ።